ሄሎ ጤና ይስጥልን ቤት ቤት
አንድ ቡድን ትበያለህ።
ካሸርኩር ይዘሃል?
አዎ፣ እሺ ንገረኝ።
እሺ መቶ አስራ ስምንት እሺ
አምስት መቶ ስልሳ ሶስት እሺ
ሰማንያ ስድስት ሰማንያ ስድስት አዎ
በሁለት ቡድን ነው እሺ የወደቀው ይህ ጨዋታ።
ሁለት ቡድን ነው።
አዎ እሺ መልካም ቀን ስለደወልክ እናመሰግናለን።